ላይ search አደርገዋለሁ። ያለበት ይለኛል ከስራ ጋር hello hello፣ አቤት አቤት።
እ፣ ሰላማዊት መልሼ ደወልኩኝ።
እሺ አውርቻት ነበረ አውርቼው ነበር። አሁን ስንታየውን እሺ product ኡን ተቀብያለሁ ብሏልና እንደ feedback ተቀብያለሁ።
ጥሩ እቃ ስንታየው ስላልመጣልኝ እ?
አዎ፣ ጥሩ ጥሩ እቃ አይደለም የመጣልኝ እና እንደ feedback ገባ ፈልጌ ነው ቀጣይ እንድታስተካክሉ ብዬ ነው አለን። እሺ ብለናል።
እቃውን ወስጃለሁ አለ።
አዎ አዎ አሀ አይደለም የተመዘገበችለት አዳኑ የምትባል በ- በእሱም ነው የተመዘገበችው። የምትቀበልለት አዳኑ ነበረች።
እኛ የዛን ቀን ደግሞ- ሳከፋፍል ይኸውልህ፣ በስንታየው ስም ነው የተመዘገበችው። ሳከፋፍላቸው ሳከፋፍላቸው ጎደለብኝ። ሁሉም ከዛ- መጥተው ነበርና አዎ፣ እኛ ጋር አዳኑ ደውሎ ሲያዝ- በስንታየው ስም ተመዝግባ የነበረችው የለችም ነበር፣ አልመጣችም ነበር እና የእንትን በኋላ ቆይታ የኔ ሚስት አለችኝ የኔን የኔን ድርሻ አለችኝ። እኔ ደግሞ ስማቸውን tick tick ራሱ ስለነበርኩኝ አዎ ታየው ማናት አላወቅኩትም ነበርና የማን ነው እያልኩኝ የማን የጎደለብኝ እያልኩኝ አዎ እንትን አልኩኝ። በኋላ እናንተ ጋር ወዲያው መዘገብኩኝ።
አዎ ከዛ- ተቀብያለሁ አለ አዎ እኛ ጋር ደውላችሁ ስታስመዘግቡ በስንታየው ስለሆነ የተመዘገበው እ በስንታየው ስልክ መዝግበን ቸርችል አዎ።
ቲፒ- ቲፒኦ ብሎን እ ቸ- ቸርችል ቲፒኦ አለ ተረክቤያለሁ ብሏል።
ቲፒው ቸርችል አይደለም ትራኩን ትራኩን ቲፒው አድራኩን አዎ ትራኩን ተቀ ተቀብለናል አሉ።
አዎ አዎ ስልኩን ልስጦት ወይ እሺ ስልኩና ዘጠኝ አስራ አንድ
እሺ እኔ ላይ እንዳይጮህብኝ ዜሮ ዘጠኝ አስራ አስራ አንድ አንድ አስራ ሁለት ስልሳ ሁለት አርባ ዘጠኝ ስልሳ ሁለት አርባ ዘጠኝ ስልሳ ሁለት አዎ።
ስልሳ ሁለት መጨረሻ አዎ አዎ አዎ እሺ እሺ እሺ እሺ እሺ መልካም፣ መልካም።